Hello ሰላም ትስጥልኝ።
ሰላም ነው። ግርማ እባላለሁ። ጠዋል- ጠዋት በዚህ ስልክ ተደውሎኝ ነበር።
እሺ Hello።
ይቅርታ፣ ቁጥሮትን ነግሩኛል? ቁጥሮትን ነግሩኛል?
ዜሮ ዘጠኝ አስራ አንድ እሺ
ሀያ ስድስት እሺ
ሀምሳ ሰባት እሺ
ስልሳ አራት
እሺ ከቻትኪ ቤት ነበረ የደወል ነው ቅድም በባንክ አ- ያዘዙትን ለሱ ነው።
አዎ ይ- አዎ አሁንም ቆረጠብኝ እኮ ብሩን ሲያዝዝ አንድ አስር ሺህ ብር ወሰደብኝና ሌላው ደግሞ ለዛሬ ማውጣት አ- አትልም ምናምን ብሎ አሁን confirm አድርጌልዎታለሁኝ ይገባ- ገብቶልዎታል። check ያድርጉት።
እሺ ሌላውስ እዛ ላይ ያለው እንዴት ሌላውንም ላውጣ?
ማዘዝ ይችላሉ። limit ስላሎት እኛ confirmation ስለሚጠይቅ ነው እንጂ መውጣት አይችልም ማለት አይደለም።
Okay፣ እኔ ዝም ብዬ ላዝዝና ልደውልላቸው?
አዎ ችግር የለውም።
እሺ።
አይደውሉም። እኔ check አድርጌ confirm አድርጌልዎታለሁ።
እሺ ምን እናት እሺ እሺ መልካም ቀን።